ሄሎ ጤና ይስጥልኝ ሄሎ ያው ያው
ሰላም ጤና ይስጥልኝ ዶግ ቲዩብ ነው ምን ልርዳዎት
ኦሮምኛ ነው።
እ ይቅርታ ኦሮምኛ አልችልም
አ እ ሌላ ሰው ያገናኙኝ ወይ
እሺ እ ጂጂ ደግሞ ደግሶኝ ደወለ።
ጉዳዮትን አማርኛ ለሚችል ሰው ያስረዱና ከዛ መደወል ይቻላል።
እሺ እሺ እሺ ወንድሜ አመሰግናለሁ።